hello hello፣ አቤት። ሰፊ ሰፊ የለም
ማን ልበል?
እ መኪና ፈልጌ ነበር።
hello
አቤት፣
አቤት ሰታዎች መኪና ፈልጌ ነበር።
ምን አይነት መኪና አባት?
እ ወንበር እንትን ያላልላት የሆነች five L ነበረች ያየኋት፣ የለቀቋቸዋት ወንበር ያልተሰራላት
ም- መጡና ነጯ።
የቆየ ነው ወይስ አዲስ ነው? ቤት እኔ ኮሎ እንጃ።
አድርገዋል
እኔ እንጃ በፊት ነው ያየሁት።
እኮ ቤቱን ኮሎ አድርገውታል ወይስ አላደረጉትም?
ምኑን ምኑን? ሄሎ፣ ማለት በአባት ቲክቶክ ቲክቶክ ፔጅ- ፔጃችንን ፎሎ አድርገውታል?
አዎ follow አድርጌያለሁ። እሺ፣ አይ የቆየ እንዳይሆን ነው። እሺ ቁጥር ልስጦትና ደውለው ይጠይቁ። ዜሮ ዘጠኝ ስልሳ ሰባት እ
አርባ አራት ሰባ ሰባ
እንትን text ማድረግ ይመችሻል? የእኔ እናት ከይቅርታ ጋር ይቅርታ አያደርግም system ኡ ይካ በጣም እ እ
ይቅርታ አያደርግም system ኡ አባት
ነው እንደገና አልደውልልሽ። በቃ እስክሪብቶ አልኩኝ።
ቀላል ቁጥር ነው። ዜሮ ዘጠኝ ስልሳ ሰባት አርባ አራት ሰባ ሰባ
ዜሮ ዘጠኝ ስራ ሰባት አርባ አራት አርባ አራት ስራ ሰባ ሰባ ሰባት ሰባ ሰባ ነው።
አዎ እሺ እሺ እሺ እሺ ታንኪ